ስላልሰጠች መንደር የሰጠች እያየሁት እኮ ነው።
ወይናዬ ወይዬ
እንደምን አደርሽ?
እግዚአብሔር ይመስገን ደህና ነሽ?
አለሁልሽ። እዚህ ጋር ፍተሻ ምናምን ሲበዛ እ ለእስራኤል ሰጠሁትኝ መንደሪ ስጭልኝ ብላ ለማን የሆነ ሰጠው?
ደብዳቤ ለእስራኤል እ
ገብቷል ግቢ ውስጥ።
ይሰጠናላ አይደል?
አዎ ቶሎ አምጣ በይው። እዚህ ጋር አስር ጊዜ ወደ ውስጥ ይቆማል ሞባይል ይዞ አይገባማ ዛሬ
እኮ አውጣ- ቶሎ አቀብለኝ በይው። ወደ ሌላ ወደ አዳራሽ ቤት እንዳይገባ እኮ ላግኝ።
ብዬ ተጠራጥሬ ነው። አሀ ሞባይል ይዞ አይገባም ሞባይል አልሽ።
እኮ ይዞ አይገባም እኮ ሞባይል ይዞ አይገባም እኮ ዛሬ በቃ እንደሰጠች ትባላችሁ።
ትነግሪኛለሽ። አለም በዚያ ቦክሳይን እሺ።
አስቀምጬ መጥቼ አየዋለሁ። እዛ አዳራሽ እንዳይገባ ብዬ ነው። እኛ አዳራሽ እሺ ከሰጠሁት በኋላ ቅር አለኝ።
እሺ ደውላለሁ። ዝም ቆይታ ላይ ታይዋለች።
እሺ